ሄሎ ሰላም ጤና ይስጥልኝ። ቤስት ቤት ከነኝ ባኩም ልወዳው
እሺ፣ ያዥ ካሰር ኮድ
እሺ
አስራ ሶስት ሀምሳ ሰባት
ይቅርታ፣ አንድ መስመር ላይ ጠብቀኝ። እሺ እሺ ስንት አልከኝ?
አስራ ሶስት ሀምሳ ሰባት አስራ ሶስት ሀምሳ ሰባት
ሀምሳ ስምንት ስልሳ አንድ መሰለኝ ወይ ሀምሳ አንድ ወይ ስልሳ አንድ ነው የሚሆነው።
አንደኛ የዛሬ ጨዋታዎች አሉት አሉት ማለት ነው። እና ያ በሀያ ስምንት የሚካሄዱ እ፣ ከዛሬ ከሁለት ሰዓት ከአስር ሰዓት ጀምሮ ከአስራ ሁለት ሌላ?
ሰዓት ጀምሮ የሚጫወቱ ጨዋታዎች አሉት።
ሌላ አልፏል።
ሌላው ደግሞ እ፣ ለ- ሁለት ጨዋታ እ፣ ግላስጎ ከ- ግላስጎ ሬንጀርስ ከሮስ እ።
ካንትሪ የነበረው